ጤና ይስጥልን ቤስት ቤት ቤቲ ነው የምንወደው።
ጄሪ አለች ጄሪ ብሩክ ምናምን ማን ልበላት?
ብሩክ አረካ ማ ብሩክ አረካ ብሩክ አረካ ብሩክ ብሩክን ላገናኝክ ወይስ ተስ- አይ ጄሪ ጄሪ
ጄሪ ጄሪ የለችም። ትደውልልህ ብሩክ ልንገራት።
በቃ አንቺ ማስተካከልኝ በቃ እንደዛ ከሆነ ቅድም ስለሷ ስላወራሁት ነበር። ይህ አረካ ቴሌ ሁለት የሚለው እሺ
የውሻ ደቂቃው አንድ አይደለም።
የቲቪ አሁን- እና የ cashier ኡ አሁን- አሁን- አሁን ተስተካክሏል። አስተካክላለች ጄሪ አሁን ተስተካክሏል።
እሺ እሺ ብሩክ በቃ thank you አሁን እሺ፣ መልካም ቀን እሺ እሺ thank you አስተካክላለች